Hello?
Hello, Hello, can I speak with you?
hello.
Hello, is someone?
አዎ ይሰማኛል። እ, እንትና ወጥቷል እንዴ ብሩክ?
አዎ የለም ብሩክ።
እሺ agent ነኝ እና ቴድሮስ።
እሺ ቆየኝ አንድ
hello
አንድ ጊዜ ቆየ ላገናኝ ከጀሪ ጋር ላገናኝ።
እሺ supervisor ካለ እንትን በል።
hello ወይ አቤት hello ሰላም ነው? ራይ ላንቺ ነሽ?
አይ ራሄል ነው አይደለሁም እ፣ እያልኩኝ okay yes እ፣ እንትን እኮ እ፣ አንድ system ከእንትን ከቁጥጥር ውጭ ሆነብኝ።
ምን አስቸገረክ
አይ cashier ኡ በጣም እንትን ያለኝ ነው እና system ኡን ላ- ላዘጋው ነበር።
ምን እያለኝ
cashier ኡ በጣም እንትን ያለ ነው እና አምስት ሺህ ብር ሰርቶ አምስት መቶ ብር እያለ ምናምን
አምስት ሺህ ብር ተበቶ አምስት መቶ ብር ነው አምስት ሺህ ብር ሰርቶ አምስት መቶ ብር እያለ በጣም ያጨበረበረኝ ነው እና okay ጋ- ስለዚህ ምን እንርዳ የትኛው shop ነው ቆይ shop ኡን ልንገርሽ በቴሌግራም ላዋራሽ ያደረግልሽ ነው ግን አዎ አዎ አ- አይ እንዲ ለጊዜው እንዲዘጋልኝ ነው ለጊዜው እንዲዘጋ ነው አ የጃር ነው አይደለ account ኡ አ ያጃራ አዎ okay ምን የሚለው shop በቃ shop ኡን ስም ላክልኝና በቴሌግራም ልልክልሽ አየለ አዎ። ያንተ ቴድሮስ ኮንሶ ነው አይደለ shop ኡ አ አ ቴድሮስ ኮንሶ ነህ አ አ አ ራሴ እሺ እሺ በቴሌግራም።
ይዘጋ ላክልኝ እሺ